Hello? Hello?
Hello፣ ጤና ይስጥልን።
እግዚአብሔር ይመስገን።
ስሊም ስለሆነች ነው የምንረዳው።
እሺ፣ እንዴት ነው ይሄ አክሲዮኑ?
እ፣ አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ እንደውልሎታለን። ስሞትም አለበት።
ቅድመ ክፍያ ስንት ነው?
እ፣ እዚህ ላይ ቅድመ ክፍያ ሳይሆን ቅ- ከሀያ ሺህ ብር ጀምሮ እስከ አሃ።
ሁለት ሚሊዮን ነው መግዛት የሚቻለው share ኡ።
አሁ፣ ፌሩ ማለት ነው።
አዎ አዎ።
እሺ፣ ስሞትም አለበት ኤልሳቤት የሸዋ ወርቅ ኤልሳቤት።
የሸዋ ወርቅ ማስታወቂያውን ከምን ላይ ነበር ያገኙት?
በቴሌቪዥን ላይ
እሺ የእርሱ ስልክ ነው አይደል?
አ፣ እሺ መልካም
እሺ